አይመስልም። ጊዜ ኢትዮጵያ ሄደን እኛ ባኩ ተመለሳ
ሁለቴ ዘጠኝ ቁጥር ቀበሌ ዘጠኝ ቁጥር ድረንተ ኦክሲጅን መጥቶልን ነበርና ኦክሲጅኑ የተነፈሰ ነው።
እሺ ቪዛ አይዲዎትን ይንገሩኝና ልመዝግብሎት።
እ ቪዛ አይዲ ይንገሩኝና ልመዝግብሎት። በኤስኤምኤስ ዮ- ልክሎት?
የኦክሲጅኑን ቁጥር ነው አይ የእርስዎን መለያ ቁጥር
የምኑን
ቪዛ የተመዘገቡበት ወይ ስልክ ቁጥርም ቢሆን የ TIN number ም ቢሆን ይንገሩኝ።
ይህ number የለውም። ቤቱ አዲስ ነው። ገና ትናንትና draft የጀመርነውና እሺ ኦክሲጅኑ ግን ከአናቱ ስከፍተው draft እንዲቀዳ ስከፍተው ይተነፍሳል። ልናስረው ሞከርን፣ አይታሰርም።
እ፣ እርስዎ የቪዛ ደንበኛ ኖት?
አዎ እነሱ ራሳቸው ናቸው ኦክሲጅኑን ያመጡት። ማሽኑ
አሀ ማሽንም አምጥተውላቸዋል።
ማሽን የሌለ ሰው ነውና ኦክሲጅኑ ከእናንተ እንትን ነው የመጣው ከራሳችሁ እሺ ማለት ነው።
ግቤ አስተላልፍልዎታለሁ። PIN number ኡን አያውቁትም የቤቱን አይደለ?
አላውቀውም። እኔም አዲስ ነኝ፣ ቤቱም አዲስ ነው። ገና process ላይ ነው ያለው ቤቱ
እም፣ እሺ በቃ አድራሻውን ይንገሩኝ።
እም?
አድራሻ ይንገሩኝ። አድራሻው የቤቱን አድራ- አድራሻ።
የቤቱን ስም ነው የግሮሰሪውን ስም ነው አዎ እ፣ ክብነሽ ሁምኔሳ ፊ ክብነሽ
ሁኔታና ክብነሽ አዎ
ግሮሰሪ ነው።
አዎ ግሮሰሪ ነው
የት አካባቢ ነው?
ወለቴ
ወለቴ ምኑ ጋር?
ዘጠኝ ቁጥር
ዘጠኝ ቁጥር ነው ያሉት?
አዎ
በአድራሻው ስለሚመጡ ሌላ በቅርቦት ደግሞ ሊነግሩኝ የሚችሉት ቤት ካለ
በቅርቡ ምን ስልክ ልስጥሽ ወይስ
አይ ስልክ ሳይሆን ወለቴ ዘጠኝ ቁጥር ምኑ ጋር ነው? ዘጠኝ ወለቴ- ቁጥር ብለው ከመጡ ያገኙታል?
ዘጠኝ ቁጥር ብሎ ከመጡ ያገኙታል። በቃ ከዛ ግሮሰሪውን ያገኛሉ ማለት ነው እም፣ እሺ የእርሶ ሙሉ ስም ይንገሩኝ።
እም?
የእርሶ ሙሉ ስሞትን ይንገሩኝ። የእርሱን የኔን አዎ ቦንቱ
ቦንቱማን አበራ
በደወሉ ስልክ ቁጥር ልመዝግብ ወይስ ሌላም ሰጪኝ ቁጥር አለው?
በዚህ ራሱ መዝግቢ፣ ችግር የለውም።
እሺ መቼ ነው የተቀበሉት?
ኦክሲጅኑ በቀደም ማታ ነው መጥቶ የገባልን። ትናንትና ስንገጥመው ግን አይሰራም። ከአናቱ ስከፍተው ዋና መክፈቻውን ስከፍተው ድምፅ ይሰጣል። ትንፋሽ ወደ ወደ ድራፍቱ አይሄድም ማለት ነው።
እም፣ ንፋሱ እሺ።
ወደ ውጭ ነው።
ስለዚህ ያስተነፍሳል።
አዎ ቢታሰርም አይቆምም። በቃ ማሰርም አይቻልም።
እሺ ትናንትና ነው የተቀበሉት። መዝግቤ አስተላልፍልዎታለሁ። መተው የጥገና አገልግሎት ይሰጡታል።
እሺ፣
ሌላ ምረዳውት ነገር አለ?
የለም። አመሰግናለሁ።
አገልግሎት ላይ ያሉትን ሀሳብና ሴት የሚሰሙ ድምጽ በኋላ አስቀምጡልን። መልካም ቀን ይሁንልዎ።
እሺ፣ ላንቺም